ትንሽ ትንሽ
ደረስልኝ። ሄሎ አቤት፣ አይሰማም
አለን አዲስ አካውንት እንከፍት ብለን እንዲህ ብሎን ነበር። በተች እ ምንድን ነው እምቢ ያለ?
ሎጊያ ሙሉ ስማችንና ፓስወርድ ካስገባን በኋላ ሬጅስተር አልሆነናል።
እ ምናልባት ፓስወርድ ፓስወርድ ምን ብለህ ነበር ያስገባኸው?
አዲስ ነው። ስልክ አስገባን፣ ፓስወርድ አስገባን፣ ሬጅስተር አለን ማለት ይኸውልህ ስልክህን ከዘጠኝ ጀምሮ ነው የምታስገባ። password password ደግሞ ስታስገባ አጠቃላይ ስምንት digit መሆን አለበት። ከዛ በታች መሆን የለበትም እና ቢያንስ እ፣ አንድ capital letter፣ አንድ small letter፣ አንድ ቁጥርና አንድ symbol መኖር አለበት።
እኮ ካፒታል እ፣ small እና ቁጥሮችን አስገባው። ስምንት digit እምቢ አለ።
እ፣ symbol አስገብተሃል?
አዎ
ስምንት digit ነው ያስገባኸው አጠቃላይ
ስምንት ማድረግ እምቢ አለ። አስር ማድረግ ነው እምቢ አለ።
እስኪ አንድ screenshot አድርገህ ቴሌግራም ላይ ትልክልኛለህ።
ስልኬ ነው
ምን እንደሚል login አላረግበት ያለበት ቦታ screenshot አድርግና ላክልኝ።
እሺ ከዛ step ኦቹንና example ኦቹን እንጽፍላለን።
እሺ እሺ መልካም ቀን።